ሰላም ጤና ይስጥልኝ ችብችብ እባክዎ ምን ልርዳዎ? ሙሴ እባላለሁ እና እሺ ማድ ነው አይደል?
ምን አሉኝ?
ማድ ነው አይደል?
ችብችብ
እኮ ችፕቺፕ ያው ቲክቶክ ላይ ነበር ያየሁት።
okay እሺ
እም፣ ራሳችሁ ነው ምግብ- ምግብ የምታዘጋጁት? like nutrition- okay okay የምግብ delivery ለጊዜው አቁመናል። sorry የተለያዩ product ኦችን ነው deliver የምናደርገው።
okay።
okay፣ sorry እሺ መልካም ቀን